hello ጤና ይስጥልኝ።
ጤና ይስጥልኝ።
ቁጥር ፈልጌ ነበር withdraw
withdraw እሺ፣ በዚህ ቁጥር ነው BestBet።
በዚህ ነው።
እሺ፣ check እያረኩልህ ነው። አንዴ ጠብቀኝ። hello hello እሺ፣ confirm ተደርጎልሃል። ሁሉም ገብቷል። እሺ፣ message ይደርሳል። አዎ ስምንት ስምንት ሰባት ነው።
አዎ፣ ትክክል ነው። እሺ እሺ